እኔ የምልሽ ከባንክ ጋር የተገናኘማ አላችሁ?
ባንክ የተያዘ five L አለን።
five L አዎ እሺ፣ የባንኩ ስንት ነው? ወይስ ለ- እንደገና የ- እ- ለእጅ አንድ ከአንድ ፈልጋል። ባንክ አንድ ነጥብ ሁለት አለበት።
አንድ ከአንድ። እሺ፣ ሞዴሉ ስንት ነው?
ሁለት ሺህ ሁለት
አንበት ዋጋ። እሺ፣ ሌላ ምን አለ? እሺ